hello ይመስለኝ
እ pin እንድታስተካክሉልኝ ነበር።
ንገረኝ። order number
order number እሺ፣ order number ቆይ፣ order number ሰባ አምስት አርባ ስልሳ
አርባ ስልሳ እሺ ይልሃለሁ። እሺ ብሔረ ጽጌ እያለፍኩት ነው። አርባ አምስት ብር ነው የሚለው።
check አድርገዋለሁ። customer ቦታ ቀይሯል።
ኧረ አይደለም እዛው ነው።
እንደዛ ከሆነ ይልሃለሁ። እሺ እሺ እሺ እሺ እሺ እዛው እሺ